hello
ሰኒ ወይ እልሽ ደወልኩልሽ።
እሺ አልቆ ይሁን እንዴ ሰኒ? check ላድርግልሽ ብለሽ እኮ ልደውልልሽ ነበረ በራሴ ቀጥታን ግን ደብተር ጋር ነው እንደ አንድ ላይ የሰጠሻቸው
አለ እኮ አንድ ላይ ነው የሰጠሁት። service service book ኡ ነው።
ከነ service book ኡ አዎ ምን ሆነ መሰልሽ፣ ትላንትና ከሰጠን በኋላ እየጠበቅን ይወጣል ተብሎ ከዛ በኋላ እንትን network fail አደረገ ሰራም ተባለና ደብተርና ምን ንግድ ፍቃድ ምናምን ወሰደች። እንደገና መረካከቢያ ፎርም ሰርታ ሰጠች።
እኮ ስለዚህ በፊርማ ነው ብለውሻል። ገና ነው ምናምን እያሉ ነው።
እንዴት ገና አላለቀም?
እ?
ገና አላለቀም?
አዎ አላለቀም አለች።
እሺ እሺ ስለዚህ ሰኞ ነው የሚሆነው ከዚህ በኋላ ሰኞ በቃ ከማ ሰኞ ይመጣሉ። ከሰኞ በኋላ ማለት ነው።
እሺ እሺ ማ እሺ